ሀሎ አዎ ይሄ ከአካውንቴ ወደ ሞባይሌ ስልክ ማለቴ ያገኘው አምስት አምስት መቶ ብር አዘዋወርኩና ወደ አካውንቴን ላኩትልኝ እስካሁን አልገባልኝም። ስ ይልኝ ዊዝድሮ ነው ዲፖዚት ነው ያደረከው?
አይ ውዝራው ነው ያረግኩት ከኛ ከቤስት ቤት እ፣ ወደ አንተ አካውንት ወደ ንግድ ባንክ
ትገኛለህ።
አዎ ጠብቃለሁ።
የደወልክበት የደወልክበት ነው የ Best Bet account።
አዎ አይደለም አይደለም እሺ
ዜሮ ዘጠኝ ሰላሳ አምስት እሺ እሺ
ዜሮ ዘጠኝ ሰላሳ አምስት ሀምሳ ዘጠኝ ሀምሳ ዘጠኝ
አርባ አስራ አምስት አርባ
አስራ አምስት አዎ
መቼ ነው withdraw ያደረከው?
አሁን ከጥቂት ትንሽ በኋላ በፊት ነው አምስት መቶ ብር ነው ያልከኝ።
አዎ አምስት መቶ ብር ነው እሺ አንዴ ጠብቀኝ።
እሺ እሺ hello hello አዎ ይሰማኛል አዎ።
processing ላይ ነው። ከትንሽ ደቂቃ በኋላ ይገባል።
ምን አልሽኝ processing ላይ ነው። ከትንሽ ደቂቃ በኋላ ይገባልሃል። እሺ፣ ከደወልክ እናመሰግናለን። መልካም ቀን።